ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከ ChipChip ነበር የምደውልሎት።
እም፣ እሺ።
ያልተቀበሉት product ነበረ ዛሬ።
አይ ተቀብለናል፣ ግን ኮድ አለኝና ኔትወርክ እምቢ አለ። ለዛ ነው message ደግሞ አልገባልኝም።
OK እንጂ ሁሉንም ተቀብሏል።
ተቀብሏል። Normally እኔ ጓደ በግን በእኔ group ጓደኛዬ ነው ያደረገችው።
አዎ
So I think ተቀብላለች። አዎ፣ አልደወለችልኝም።
OK እሺ። ቅድም ድንች ብለው ደውለው ነበር። አምስት ኪሎ ድንች አልነበረኝም ብለው
እኔ ጓደኛዬ እንዳትሆን ምናልባት
አይደለ? አዎ ቆይት ልደውልላትና ደውልሽ ይቻላል መደወል በዚህ?
አጣርተው ይደውልኝ። አዎ የቀረ ካለ ነገ እንዲመጣሉት። እሺ አሁን ደውል።
እሺ